ሰላም ጤና ይስጥልኝ ቤት ልጅ ጤና ይስጥልን።
ሰላም አንዴ የልኝ እስኪ
እም፣ ቁጥር ልስጥሽ አስራ ሶስት እሺ እሺ አስራ ሶስት ሀምሳ እሺ አምስት እሺ ዘጠና አራት እሺ አርባ ሶስት
እሺ ጠብቀኝ አንድ postponed የሆነ ጨዋታ አለው እና እ።
ሀያ አራት ሰዓት መጠበቅ አለብህ። በሀያ አራት ሰዓት ውስጥ መልሰው ካልተጫወቱ postponed የሆነው ተቀንሶ ይሰጥሃል።
እሱ ብቻ ነው የቀረ አዎ እሺ መልካም ቀን